አይቀጥልም ቤት ቤት ሄላው
ለእንትን ለአን ሲሆን ቦነስ ምናምን አለው እንዴ?
ማለት
ለአን ይፈታ ማለት
አንድ ሎስት ኖሮብክ ነው። አንድ ሎስት ካለው እንትን ነው እንደ ኦድክ ቶታል ኦድክ ታይቶ ቦነስ ይኖረዋል። ቶታል ኦድክ ከሀያ በላይ ከሆነ ለሎስትክ ሲካፈል ከሀያ በላይ ከሆነ ቦነስ ይኖረዋል።
ለእሱ ሲካፈል የቀረበ odd ኦቹ አዎ total odd ብሎ ከታች ይጽፍልሃል እኮ total odd ክ ላመጣኸው lost ሲካፈል ከሀያ በላይ ከሆነ ቦነስ ይኖረዋል። check አድርገው፣ ካልሆነ ደግሞ ቴሌግራም ላይ ID ውን ጽፈክ የትኬቱን ID ጽፈክ ላክልን፣ እኛ check እናደርገዋለን። እሺ፣ እሺ፣ አመሰግናለሁ።
እሺ።